ሄሎ ሄሎ ሰላም ነው። ሁለት ሺ አስር ስንት ናት? ሁለት ሺ አስር ዞታ
ሁለት ሺህ አስር እም፣ ምን
ዞታ መሰለኝ በደንብ ያ- ዞታ ዞታ አይደለም እ፣ ምናው ኮምፓክት ነው።
አይ ኮምፓክት አይደለም ዞታ አይደለም
በአካል ማየት ፈልጋ ነው።
አይ ዋጋውን ንገሪኝና ከዛ አምስት መቶ ባንክ ብሏል። ከዛ ያለው ረንት ሊ ስንት ነው ዋጋው?
ዋጋው ቦታውማ ጳውሎስ አካባቢ ነው ያለው።
አ ፓስተር አደባባዩ ጋር አለ።
አስታ- አክ- እሱ ችግር የለም ቅርብ ነው። ቅርብ ስለሆነ ግን አሁን ስንት ነው ከባ- ከባንክ ውጭ ስንት ነው የተባለው?
እሺ ለይል
እ?
ለይል እሺ ትንሽ ጠብቅ።
እሺ።
ዋጋው አንድ ከአንድ ነው የሚባለው።
እስከ ሙሉ ነው ወይ እስከ እንትኖች?
ዋጋው አንድ ሚሊዮን አንድ መቶ ሺህ ነው። እስከ አምስት መቶ ሺህ ይመቻችለታል።
እሺ ግጭት ምን አለው ያለው ነገር ይዚ ደግሞ ለፍተሻ ነው አስፈትሻ እሺ፣ እደውልልሻለሁ።
አዎ አስፈትሻ